Hello ጤና ይስጥልኝ።
አብሮ ይስጥልኝ።
እናንተ ጋር member ለመሆን አሁን ጠይቄሽ ነግረሽኝ ነበረ እንትኑን እሺ እ፣ እንግዲህ የሚደረገውን አድርጊያለሁ።
እሺ፣ ታርጋ ቁጥር ትነግረኛለህ? ይቅርታ ታርጋ ቁጥር ነው።
ኮድ ሶስት ኤ ሰባ ዘጠኝ
እሺ ሰባ ዘጠኝ
ኮድ ሶስት A ሰባ ዘጠኝ ሁለት ሰማንያ ስምንት ሰማንያ ስምንት እሺ፣ አንዴ በቃ እሺ በሀብቱ ወልድ የፈለገ ነው።
ትክክል።
ስራ ሲኖር እንደውላለን ወይ ደግሞ text እንልካለን።
በጣም ጥሩ። እሺ፣ አመሰግናለሁ። መግቢያ መልካም ቀን። እሺ Alright bye